ጤና ይስጥልኝ። አሪፍ ነኝ። መሀሪ ሴባ ከምልምታውስ
አመልክቼ ነበረ ቅድም ቀን ላይ ወደ ማታ ሰዓት እስካሁን ምንም አልመላም።
እሺ ስሞትን ይንገሩኝ።
ይሳይ
ያስመዘገቡት በዚህ ቁጥር ነበር?
አዎ
እሺ ደንበኛችን እያየሁሎት ነው እዚህ ጋር እ እንደሚያሳየኝ ጉዳዩ ተላልፎሎታል ለሚሰሩት ክፍሎች ተስተካክሎ እንዳለቀ ሲነግሩን እኛ እናሳውቆታለን። እሺ ሌላ ጥያቄ አለዎት?
የለኝም።
እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሩ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።